በጤና ኢንዱስትሪ ስራ ቤት ነኝ።
አልገባም።
ሄሎ
ብዙ አስገብቼ አልገባም።
ስንት ብር ነው ወንድሜ?
እንግዲህ እሱ አንድ ጊዜ ሶስት መቶ ሁለት ሺህ ብር
ስንት ብር?
አንድ ጊዜ ሁለት መቶ አንድ ጊዜ መቶ ብር
እሺ መቼ ነው?
አሁን በቴዲ
እሺ message ቴሌግራም ላይ ትልክልናለህ?
ላኩት። አሁን ላኩት። አልገባኝ ወደ ቴሌግራም ላግጫለሁ።
እሺ እሺ ከላከው ችግር የለም።
አዎ ላግጫለሁ። እሺ እሺ hello እ በቃ ለቻፖዎች እናሳውቅልሃለን። እሺ አባ እሺ እሺ እሺ መልካም ቀን። እሺ bye።